hello hello፣
አቤት ሰላም ጤና ይስጥልኝ።
እንትን ነበረ ከ CBE ብር ላይ ወደ እንትን deposit አድርጌ ብሩን አልመደበልኝ። ከዛ ግን ቆርጦብኛል።
ከ CBE
አዎ እሺ፣ deposit?
አዎ deposit ያደረክበትን የቪስ- የቴሌ ብር ወይም ደግሞ የ CBE text አለ አይደለ? አባ አላ እሱን text እኛን ከኛ እኛ ጋር ታች አድርግልን የቴሌግራም ቁጥራችን ላይ
ቴሌግራም እንትናችን ላይ አ ቴሌግራም የቴሌግራም ቁጥራችን የለህም?
ውይ የለኝም። አዎ
እሺ ራሱ guide ያደርጋል። or ደግሞ ልንገርክ ያዘው።
ውይ፣ ምን አይነት ደግሞ ወደ መንገድ ላይ ነው ያለሁት። በምን ላይ ያዘው?
ስልክ ላይ መያዝ አትችልም አባ?
አዎ፣ መንገድ ላይ ነው ያለሁ።
እሺ ወይ ሲመች ደውልልን አባ። በሱ ነው የምናስተናግደው። እሺ ለዛ ነው